አቤት ምሕረት የበዛለ እንደኔ ያለ እንደኔ ያለው አቤት ጸጋ የበዛለ እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግን እንጂ ኦሆ ስላደረግለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሃሌሉያ አቤት ምሕረት የበዛለት እንደኔ ያለ ኦሆ እንደኔ ያለው አቤት ጸጋ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግንህ እንጂ ሆሆ ስላደረግለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ አዎን ልኖር ጠግቤ ልኖር ጠግቤ አሜን ልኖር ጠግቤ አንደበት ያለው ሁሉ ክቡር ስምህን ያመስግነው፣ ክቡር ስምህን ያመስግነው። ምሕረት ጸጋ የበዛለት ማዳንህን ይናገረው ማዳንህን ይናገረው ከአማልክት መሃል አንተ ብቻህን ጌታነ አንተ ብቻ አምላክ ነህ። አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለው አቤት ጸጋ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ሃሌሉያ ሃሌሉያ ያመስገን እንጂ ሆሆ ስላደረግለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ አዎን ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ ልኖር ጠግቤ አዎን ልኖር ጠግቤ ልኖር ጠግቤ ሃሌሉያ አቤቱ ጌታ አምላኬ ሆይ ወደ አንተ ገሰግሳለሁ ወደ አንተ ገሰግሳለሁ ኃይልህን ክብርህን አይ ዘንድ ይሄ ለኔ ጥማቴ ነው ይሄ ለኔ ጥማቴ ነው ጌታ ኢየሱስ ጌታ ነው ልበል ስምህን ላክብረው ያንተ መክበር ለእኔ ደስታ ነው በሐዘን ችግሬ ጊዜ አይዞባይ ደራሽ አጋዤ ስጠራ ፈጥነ የምድስ ሳነባ እምባዬን ምታብስ አቤቱ እንዳንተ ማን ኢየሱስ እንዳንተ ማን ጌታዬ እንዳንተ ማን ነው አምላኬ እንዳንተ ማን በሐዘን ችግሬ ጊዜ አይዞባይ ደራሽ አጋዤ ስጠራ ፈጥነ የምድስ ሳነባ እምባዬን ምታብት አቤቱ እንዳንተ ማን ጌታዬ እንዳንተ ማን ኢየሱስ እንዳንተ ማነው ጌታዬ እንዳንተ ማን ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ዙሪያዬ ሲጨልምብኝ መሄጃው ግራ ሲገባ አይኖቼ ወደ አንተ አቀናው ወዳጄ ድረስልኝ አልኩ አንተም አንጎዳጎርክና ሃሌሉያ ጠላቴንም በተንክና ዳግም አጽንተህ አቆምክ። ሃሌሉያ ኦ! ዳግም አጽንተህ አቆምክ። ብርቱ ጦረኛም አረክኝ በሐዘን ችግሬ ጊዜ አይዞባይ ደራሽ አጋዤ ስጠራ ፈጥነ የምድር ሳነባ እምባዬን መታበት አቤቱ እንዳንተ ማነው ማነው ኢየሱስ እንዳንተ ማነው ሃሌሉያ ጌታዬ እንዳንተ ማነው ኢየሱስ እንዳንተ ማነው ጠላቴ ወጥመድ ዘርግቶ በብርቱ ነፍሴን ፈልጎ ዙሪያዬ ሲዞር ሲያደባ ሲዶል ከእጁ ሊያስገባ አንተ ግን ጌታ እግዚአብሔር ጻድቅ ነህ በቅን የምትፈርድ ሃሌሉያ ወጥመዶን ሰባበርክልኝ ከሌላ አምባዬ ሆንክልኝ ሃሌሉያ ወጥመዶን ሰባበርክልኝ ከሌላ አምባዬ ሆንክልኝ እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ነው እንዳንተ ማን ሃሌሉያ ሃሌሉያ ሃሌሉያ ነፍሴ ወደደች ወዴት ትገኛል ስፍራህን አሳየኝ የታሰማራል ነፍሴ ወደደች ወዴት ትገኛል ስፍራህን አሳየኝ የታሰማራል ልቤ ወደደች ወዴት ትገኛለ ስፍራህን አሳየ የታሰማራል እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ አማኑኤል ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ፈውስ ያለ መድኃኒት ያለ አሁን አንተ ብቻ ነህ። አንተ ብቻ ነህ አንዳንዶች ገንዘብ ይላሉ፣ አንዳንዶች ክብር ይላሉ፣ አንዳንዶች ዝና ይላሉ፣ አንዳንዶች እውቀት ይላሉ። እኛ ግን እርግጠኛ ነን የምትበልጠው አንተን እኔ ግን እርግጠኛ ነኝ የምትበልጠው አንተን እኛ ግን እርግጠኛ ነን የምትበልጠው አንተን እኔ ግን እርግጠኛ ነኝ የምትበልጠው አንተን። እግዚአብሔር ይበልጣል። ሃሌሉያ! እልልታ ጭብጨባ ለሚገባው እኛ ግን እርግጠኛ ነን የምትበልጠው አንተን። ሃሌሉያ! እኔ ግን እርግጥ እዚያውጁ ሃሌሉያ! እግዚአብሔር ይበልጣል። እግዚአብሔር ይበልጣል። ሃሌሉያ! እኛ ግን እርግጠኛ ነን የምትበልጠው አንተነ። ክብር ለእግዚአብሔር ይሁን። ኦ ሃሌሉያ! ኢየሱስ ጌታ ነው። እነዛን ሶስቱን ናቡከደነጾር ስገዱ አላቸው። ስገዱ፣ ኢየሱስ ጌታ ነው። ስገዱ አላቸው። እኔ ላቆምኩት ምስል ስገዱ። ፊታቸው እሳት ነበር፣ ሁላችን እንደምናውቀው። ነገር ግን የሚበልጥ አለ አሉ። ክብር ለእግዚአብሔር ይሁን። ሃሌሉያ! የሚበልጥ አለ። እዚህ ጋር ከቆመው እንደገና ከእቶኑ እሳት የሚበልጥ አምላክ አለ። የሚሰገድለት አምልኮ የእሱ ብቻ የሆነ የእስራኤል አምላክ እግዚአብሔር እሱ አለ አለ። ክብር ለእግዚአብሔር ይሁን። አንሰግድም፣ እሱ ያድነናል። የሚበልጠው ያድነናል። ክብር ለእግዚአብሔር ይሁን። የሚበልጠው ከሁሉ የሚበልጠው ያድነናል። እዚህ ከቆመው ምስል ከማይሰማው ከማይናገረው ጣዖት ከሆነው የሚበልጥ አለ የሚያድን ባያድንንም እንኳን አሉ አምላካቸውን ያወቁ። ሃሌሉያ! አንተ ላቆምከው ምስል አንሰግድም። ክብር ለእግዚአብሔር ይሁን። ባለፈው ሳምንት እንደተማር ነው በእሳቱ ውስጥ ተመላለሱ ይላል። ተመላለሱ የሚለው ቃል አመለኩት፣ ወርሺፕ አደረጉት። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር ይበልጣል። የሚበልጠውን አምላክ እናመልካለን። እንደገና እልልታን፣ ጭብጨባን ለስሙ እናቀርባለን። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር አምላክ ይባርካችሁ። ሁላችን እንቀመጣለን።